hello አለሙ እንዴት አልክ?
እግዚአብሔር ይመስገን ሰላም ደህና ዋልክ? እንዴት አልክ? ደህና እግዚአብሔር ይመስገን። እኔ የምልህ ቆሎ ስንት ኪሎ ነበር አለሙ?
ኡ ረስቼዋለሁ እኔ እንጃ እኔ ጠፋብኝ አላውቅም። አስራ አምስት ኪሎ አይበቃም?
እ አስራ አምስት
በቂ ነው።
አስራ አምስት ይበቃል አይደለ?
አዎ አስራ አምስት ወይ ሀያ ነው በቃ አስራ አምስት በቂ ነው።
አስራ አምስት በቂ ነው አይደለ?
አዎ በቃ እሺ አለሙ፣ ግራ ገብቶኝ እኮ በቃ ሰ- እሑድ ትመጣልኛለህ አይደል?
አዎ እመጣለሁ። ደብተሩም እኔ ጋር ስለሆነ እሺ እሺ እሺ አለሙ፣ እሺ